Hello ጤና ይስጥልኝ ቤት ልጅ
ሰላም ነው።
ሰላም
እንትን ነበረ ቦነስ ነበረ እሱን ያስገባል።
ባሎቱ cashier ይዘዋል እ?
cashier ይዘዋል የትኬቱ
ጌቱ እንትን በቴሌግራም አሳልፏል።
ልከውልናል
ተልኳል፣ ታይቷል፣ like ም ተደርጓል፣ ግን አልገባም።
ማን ነው የሚለው ቴሌግራም ላይ ስሙ
አደራ ነው አደራ ነው
ዛሬ ነው ወይ ትናንት ትናንት እሺ check ላድርገው አንድ ጊዜ ነው ይጠብቅ
ደግሞ አይ እሺ በተራ
Hello
አቤት ይቅርታ በዚህ ስልክ ነው የሚጠቀሙት ቴሌግራም አ አ
Okay maybe በ contact ኡ search ስላደርገው ስላላገኘሁት Okay እሺ በሱ እሺ እሺ Hello
አቤት ኦንላይን ነው አሁን አ
Okay ጽፌሎት ነበረ ምንም chat history አላገኘውም በዚህ ቁጥር ማለት ነው እሺ እሺ እዚሁ ላይ ትኬት ID ውን ይላኩልንና አ ወይም screenshot አድርገው ወይም cashier code ኡን የፈለጉትን ይላኩልንና
አሁን ምን ልላከኝ ማለት ልኬዋለሁ እኮ ትኬት
Okay አላገኘሁትም በዚህ ቁጥር ነው አይደል ቴሌግራም የሚጠቀሙት አ አ እና አሁን ቤስ በሚለው ነው እናንተ ቤስ ቤስ በሚለው chat ነው ቤስ አ ቤስ ልበለውና እዛ ኦንላይን ስለሆንኩ ቤስ
Okay እኔ የላኩሎት እኛ customer ኦችን handle በምናደርግበት account ነው ቤስ ቤስ Okay።
support team የሚል አሁን የገባሉት አለ ኢዮሲያስ የሚል እስቲ check ያደርጉት ኦንላይን የላኩሎትን text አላዩትም ግን ኦንላይን ነው አይደለ Okay አ እሺ አይቼዋለሁ እዛ Hello።
ላይ የላኩልን እሺ እሺ እሺ አሁን ላከው አዎ ይቻላል ኦንላይን እየጠበኩት ነው።